hello ጤና ይስጥልኝ።
hello፣ አቤት። hello፣ hello፣ hello፣ hello
አቤት።
እ፣ ከመቶ ሰከንድ ነበር የምደውልለውት።
እሺ፣
ሰላም ነው አይደል?
እግዚአብሔር ይመስገን።
እሺ ከዚህ በፊት ከትላንትና እና ከትላንትና በስቲያ በጣም በተደጋጋሚ ጊዜ ስንደውልለት ስልክ አይመልስ ነበረ እና እ፣ እ፣ ነገ አዲስ አበባ የሽልማት ፕሮግራም አለ ከሚጫወቱ ከመቶ ሰከንድ ደንበኞች ውስጥ ከፍተኛ ነጥብ ስላመጡ ተሸላሚ ኖት እና አሁን በምነግሮት ቁጥር መታወቂያና የእርሱ ሲሙ
እርግጠኛ ነሽ? እኔ እኮ አንድ ያሸንፍ ያለው እኮ
okay ሳምንታዊ ያሸንፈዋል።
አዎና እም፣ ፕሮግራም ላይ መጥቼ ፎቶ ተነስቼ ምናምን መቶ ሺህ ብር ተሸልም ያለው hello hello hello
hello አቤት አቤት መቼ ነው የተሸለሙት?
ቆይቷል አንድ ሁለት ወር አይሆኑም ይሄ መቶ ሰከንድ መቶ ሺህ ብር ምናምን ተብሎ ተዋወቀና እንደተጀመረ አካባቢ መጀመሪያ አሸናፊ ነበርኩና መጥቼ ሽልማት ምናምን ወስጃለሁ
okay ከዚያ ከዛ በኋላ አልተጫወቱም።
ከዛ በኋላ አልተጫወትኩም
okay እሺ ምናልባት ቁጥር ስህተት ተልኮልኝ ይሆናል። እሺ አመሰግናለሁ።
እሺ እሺ